Hello? Hello? Hello? Isa? Hello? Hello? አዎ ወጌሻ ትምህርት ዛሬ ነው የሚጀምረው? እ? Hello አረ ምንም አልሰማሁሽም በእናትሽ ሄሎ እ? እ? ቤተልሔም ጌታቸው ሄሎ አይደለም ይሄ አይደለም ቁጥር እ? ሄሎ እ? እ? ሄሎ ወጣ ብለሽ